ጤና ይስጥልኝ።
አቤት። አዎ፣ ከካርድ የሞላው የነበር እዛ ችግር የለውም ደንበኛችን ከቴሌ ብሮች ወደ ዳሽ ቤት አሉኝ አይደለ?
አዎ፣ እሺ ደንበኛችን በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት።
አዎ፣ አዎ፣ እሺ ቴሌብር ላይ መልእክት ደርሶታል አይደል ደንበኛችን?
አዎ፣ ተገበያይተዋል ይላል። አዎ፣ አዎ እሷን መልእክት screenshot ያነሱና አሁን በምነግረው ስልክ ቁጥር ቴሌግራም ላይ screenshot አንስተው ከታች ስሞትና ስልኮትን ጽፎ ይልኩልናል ደንበኛችን። ስልክ ያዙ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ ሀምሳ አምስት አምስት አዎ ደንበኛችን ከታች ሲልኩልን ስሞትንና ስልኮትን ይጻፉበት።
አሁን የትኛው የቴሌብር ላይ ግብይት ፈጽመዋል ብለው አዎ።
message ገብቷል። በእንትኑ normal message ገብቷል። በ- አዎ፣ ወደ እሷም ባንክ።
መልእክት እሷም መልእክት ደንበኛችን ስሞትና ስልኮትን መጻፍ እንዳይረሱ ደንበኛችን።
እሺ፣ እሺ።
ሌላ የምረዳውት ነገር ይኖራል?
ሌላ የለም። አመሰግናለሁ።
ስለደወሉ እኛም እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በላይ ያስቀምጡ። መልካም ቀን።
እሺ፣ እሺ።